ትላንትና ሁለት ሰዓት ላይ መቶ ብር ልኬ ባይ የል አልገባኝም።
በምን በሳንቲም በቴሌ ብር ወይስ በ CBE?
በቴሌ ብር።
እሺ የቴሌ ብር message ኡን ቴሌግራም ላይ ልከህልናል?
አረ አላክልህም? እሺ ላክልኝ አሁን። እሺ አለ አይደለ የኛ ቴሌግራም?
አዎ።
እሺ እሱን ላክልኝና check አደርግልሃለሁ። እሺ እሺ።
እሺ
ትናንትና መቶ ብር ነው